እየዘገየም እኮ ምንድነው ግን front ይሄ ፊት ለፊት successful የሚለው ነው ችግሩ እንጂ እየዞረ back ላይ ያስቀምጥላቸዋል። hello ንግሥት እንዴት ነህ? አ ይቆራረጣል።
ስልኩ ነው ወይስ ኔትወርኩ?
አይ የኔ ኔትወርክ ነው።
እ ስለዚህ እዛ ያለሁት አሁን እዛ ያለሁት ኧረ እንትን restart አድርጓ ይሄ አዲሱ server
ላድርገው።
አ እምቢ አለኝ። ምንም አልገባ የለን።
ምን እኮ አለ እዚህ አሁን እየሰራ ነው ሳየው።
አዎ ግን ምንም ping ባረገው ምን ባረገው አይገባም።
ኧረ እባክህ አ
አዲስ ማለት የትኛው አዲስ ያልከው?
አዲሱ ዘጠና ማለት ይሄ ሶስት ለ data የቀየርካትን እ?
ለ database ብለን እንትን ያልነው የከነራ ያመጣው?
የከነራው ማለት ነው።
የከነራው።
አዎ የከነራ
ቆይ እስኪ እችላለሁ። እሺ፣ እሺ እሺ።
እሺ።